ይሰጠዋል።
ማን ይበልጥ
አሎ ጤናችን አብሮ ይስጥልን። ሰላም እንዴት አደረች?
እግዚአብሔር ይመስገን።
ኮሮላ ፈልጌ ነበረ ከሁለት ሺ ሶስት ጀምሮ አቶ ከሁለት- ከሀያ እስከ ስንት
እ?
ከሀያ እስከ ስንት ሆኖ አባል
ከሁለት ሺ ሶስት በላይ ሁለት ሺ ሶስት ሁለት ሺ አራት አምስት ስድስት ሀያ ሺህ ብር እስከ ስንት ከፍለው ነው?
አንድ አይቼ ነበረ ባንክ ያለበት ሁለት ሺ ስድስት አይቼ ነበረ
አዎ፣ አሁን ላይ እሱ የለንም።
የለም ምንድን ነው ከሀያ ያላት እስከ ስንት- እስከ ስንት ነው የሚችሉት?
እ?
ከሀያ እስከ እስከ ስንት ነው የሚችሉት?
አንድ አንድ አዎ፣ ነጥብ ሁለት ከሀያ እስከ አንድ ነጥብ ሁለት ይችላሉ።
አ አ
እሺ ሞዴል እስከ ስንት ነው ያሉት?
ከሁለት ሺ ሶስት በላይ ሁለት ሺ ሶስት ከዛ በላይ አውቶማቲክ
እሺ ማን ልበልስ?
ምስጋና
በቃ እንደውልሎት አቶ ምስጋና።
እሺ፣ አሁን የላችሁም እጃችሁ ላይ አዎ እንደ እንትን ልበልና እንደደውልሎት።
እ።